ጤና ይስጥልኝ ጉዳይ ነው የደወሉት። ኤልሳ እባላለሁ። ምን ልርዳው?
አለ ስራ ፈልጌ ነበረ። ስራ ለመመዝገብ የስራ
እሺ፣ በባለሙያነት ለ- ለመመዝገብ የሚያስፈልጉ መረጃዎችን ልጠይቀዎት። ስሞት ማልበን
አንመን
አንመን
አዎ አንመን ማን
እንዳለው
እድሜዎች ስንት ነው?
ሀያ ሁለት
ስልክ ቁጥሮትን ይነግሩኛል?
አዎ እሺ ይንገሩኝ።
ዜሮ ዘጠኝ አስራ አምስት ሰባ ሰባት አስራ አምስት
ሰባ ሰባት ሰባ ሰባት ሀያ ዘጠኝ ሀያ ዘጠኝ ሀያ ሁለት ሀያ ሁለት መኖሪያ አድራሻዎት የት አካባቢ ነው?
አማራ ክልል ጎጃም ዞን እ፣ ቋሪት ወረዳ